Hello? Hello? Hello?
સમય
તમાર
આવ સમય
ಆ, ಕ್ವಿಕ್ ಬಿರ್ ರಾಸು ಮಂಡ್ರ ನಾವು ಕ್ವಿಕ್ ಬಿರ್ ರಿಪೋರ್ಟ್ ಆರ್ಗುತ್ತೋ ನಾವು ಬರಾವ್ ತಾಮಸಿತ್ ಬಿರ್ ಒಡ ከሲቪ ብር ወደ ፊት ብር እየላኩ ነበር በአሪፍ በይ ከሲቢኢ ወደ ምን
ወደ አሪፍ በይ ከ- በአሪፍ በይ ወደ ክሊክ ብር እየላኩ ነበር አውሽ እሺ
እዛ ትላንትናም ሪፖርት ተደርጎላቸዋል እስካሁን ድረስ አልተስተካከልልኝም ብሩም አልተለቀቀልኝም
እሺ ምን ያህል ነበረ የተቆረጠበት
ዘጠኝ መቶ ሀምሳ ሶስት ብር ነው ከሲቪ እኔ ወደዚህ ያስተላለፍኩት ማለት ነው።
ሶስት መቶ ዘጠኝ መቶ ሀምሳ?
ሰላሳ ብር ዘጠኝ መቶ ሰላሳ ብር ነው የኔ።
የተ- አልገባሉትም ነው ወደ ሲዩ ከሲቢኢ ተቆርጦ
ከሲቪ ወጥቷል፣ ሰክሰስ ብሏል።
እሺ
ወደ ጌም ወደ ፒክ ብር አልገባልኝማ። ሀሪፍ ቤይ ነው የያዘው።
አዎ ዘ- ዘጠኝ መቶ ሀምሳ ብር ነው
አዎ ዘጠኝ መቶ ሀምሳ ሶስት ብር ነበረ። ዘጠኝ መቶ ሰላሳ ነው የኔ መተላለፍ የነበረበት ሲቆረጥ ማለት ነው። ሌላው እሺ መች ነበር ቀን
በአምስት ነበረ ፈረንጆች።
ሜ አምስት
አዎ በፈረንጅ አ- አምስት በአምስት ነበረ።
እሺ ለምን ስልክ ቁጥር ይሄን ነው የሚጠቀሙት አዎ ይሄን ነው በዚሁ ነው የላኩኝ። በዚሁ ነበር።
ሀያ ሶስት ሰላሳ ሰማንያ አንድ አርባ አዎ
እሺ ደንበኛችን አሁን በምነግረው ስልክ ቁጥር screenshot አንስተው ይልኩልኛል ከ CBE የተቆረጠበት በዚሁ ነው ምልክልሽ ቁጥሩ እንትኑ ነግረውታለሁ አይ አሁን በምነግረው
እንትን ንገረኝ።
ዜሮ አዎ።
ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ
ሀምሳ ሀምሳ አምስት ሀምሳ አምስት ሀምሳ አምስት መጨረሻው ሀምሳ አምስት
ይሄው message ኡ የለም። አሁን message ኡ በሌላ ስልክ እየተጠቀምኩ ስለነበረ ማለት ነው። message ኡ እንትን ብሎብኛል፣ እ፣ ጠፍቶብኛል ማለት ነው።
ከ CBE የተላከሉት message ነው የጠፋው
አዎ በ- በ- message ኡ ተል- ጠፍቶብኛል። አሁን እንትን ተልኮልኝ ነበረ ምንድን ነው ድጋሚ ማለት ነው ዘጠኝ ሀምሳ አንድ በ- ኮድ እንትን ልክልሃል ብለዋል ነበር።
CBE ነው የላከው
አዎ CBE
እ፣ እኛ የምንቀበለው ከ CBE የሚላከውን screenshot ነው ከዛ ውጪ ማስረጃ ሊኖረን አይችልም አዋ ከ CBE ነው ያው ሌላ አይደለም። ዘጠኝ ሀምሳ አንድ እኮ CBE CBE እና account ራሱ ማለት ነው ሁለቱም እንትን manage የሚያደርገው እ፣ ዘጠኝ ሀምሳ አንድ ነው አይደለ?
እሺ ደንበኛችን እ፣ ይላኩልን screenshot አሁን ልካለሁ እሱንማ እና እንድታይልኝ ፈልጌያለሁ እህቴ። አይ
እሺ ደንበኛችን አይ